ያሰማራቸው የደህንነትና የስለላ ባለሙያዎች በየ ስራ መደብ የዲያስፖራ ክፍል ኃላፊ የሚል ሲሆን በዚህ የስራ መደብ ዲያስፖራውን መከፋፈል መጠደልና መደለል እንደሆነ መረጃ ለማወቅ ሸዋን እያቀረቡ hello ወዬ
hello
አቤት
hello
ምንድን ነው hello ብቻ ነው እንዴ ደህና አደርክ ወይ?
አላደርኩም ገና ነኝ
እሺ ደህና ዋልክ ወይ?
ደህና ውያለሁ
ደህና ናችሁ?
አለን ሰላም ነው
እንደምን ነህ?
ደህና ነኝ ደህና ነሽ
ኧረ ይመስገን ደህና
baby ስ ደህና ነው
ደህና ነው አማን ነው። እናንተስ? እነ ፋሮን እነ አብ- እነ ቅዱስ ሁሉም ሰላም ነው ያሬድ ደህና ናቸው?
ሁሉም ደህና ናቸው ተችሏቸዋል አ፣ ሰላም ነው
ሰላም ነው። ሸዋ እየተሻላት
ደህና ናት
እሰይ፣ እንኳን ደህና ሆነችልህ።
እኔ እየሳልኩ ነው ደግሞ በተራዬ ኦይ ባልና ሚስት ወይ ምንድን ነው
አይ ብርድ መስ ብርድ መሰለኝ
ነው
አ፣
ጉሰድበት መድኃኒት
እስቲ ሞቅ ሞቅ እያለ ነው ደህና ነሽ ተረፈ ላለች ደህና ናት ተማሪም ደህና ናችሁ?
የት ነሽ አሁን
ካሳምንጠር
አ፣ እሰይ እሰይ ሌላ ትላላለኝ እ
ገና ናት።
አረቡ እየታረበ ነው
አሀ እንዴት እናደርጋለን?
ለርም ልመጣ ነበረ ቀረው በቃ
ኧረ እሱ ሳል ሲራው እንዴት መጣጡ
እ?
እሱን ናተሮ አር ነው እየተባለ እ?
ናተሮ አር ነው
የትኛው የ- የት ነው ያለ ቀረ ደግሞ አንተ አንድ ነጥብ ቴቲ ማን ይፈልጋል? እዛው ተቀመጥ፣ ተው ይቅርብ።
የት የቀረ ግን አሁን የትኛው ነው የቀራችሁ
አጋ- አጋሙ ትንሽ አለና ቦጆ
ወደው አለው እንዴ
ጉርጉድ
እ?
ጉርጉድ ሆኗል። ጉርጉድ አለው
አ፣ አ፣ ይወጣል ድሮም ይወጣል እኮ እሱ
እ?
ይወጣል ድሮም ይወጣል እሱ
እ፣ አውጥቷል። እሱ ነው ያለው እኮ ወደ ታች እኮ ወደ እንትኑ ወደ እነ ገዴስ ያ መሬት አካባቢ
ሁሉን ላይ እንዴት ዘራችሁት ወደውን
ዝም ትንሽ እያለ ይገርማል ሰተነዋል።
እ?
ላይገርማል የተወሰነ ተሰጥቷል።
ወፍ እየጠፋ ነው ቆይ
አይሰማም ኔትወርክ የለም። እ- አንቺ ስትተንኮስ ነው